ሄሎ ጤና ይስጥልኝ ቤተሰብ ራሄል ነኝ። በኮም እንርዳው አብሮ ስጥልኝ ዊዝድራው እያደረግኩት በቦቸራ መቶ ብር ማለት ነው። አይ- አይ- አየር ላይ ነው የቀረው።
እሺ አንዴ ጠብቅኝ። እሺ
እሺ
ሄሎ
አቤት።
እሺ ይቅርታ የምንረዳው
voucher ላይ withdraw እያደረግኩት አየር ላይ ነው ብሩ የቀረው።
በ voucher withdraw አድርገህ
አዎ pending ነው ያለው።
pending ይላል አዎ በ voucher ኡ withdraw ካደረግክ Best Bet ሱቅ ላይ ነው ሄደ ማውጣት የምትችለው
እሱ የለኝም።
Best Bet ሱቅ የለም አዎ Best Bet ሱቅ ከ- ከሌለ ደግሞ እ፣ voucher voucher history ላይ voucher code ኡን ታገኛለህ እና መልሰ ወደ Best Bet account reverse ማድረግ ትችላለህ
አዎ በሱ ገብቼ ያለው ግን voucher code የምለውን እንትን ብዬዋለሁ ግን እ።
አላስገባ አለኝ።
ይኸውልህ ቆይ እስኪ አንዴ ንገረኝ መጀመሪያ check እናድርገው ብ- Best Bet ስልክ ቁጥር ንገረኝ እሺ ዜሮ ዘጠኝ ሰላሳ ስንት ሰላሳ እሺ
ዘጠና ሶስት እሺ
ሰማንያ ዘጠኝ አርባ ሁለት ሰማንያ ዘጠኝ አርባ ሁለት ስንት ብር ነበር
መቶ ብር
መቼ ነው ቀኑ
ትላንት ማታ እሺ ጠብቀኝ hello
አቤት voucher code ኡ ማለት ነው ስልሳ አንድ W ብሎ የሚጀምር voucher code አግኝተሃል? አዎ?
አዎ እሱን ኮፒ ያደረግከው
አዎ ኮፊ አደረግኩት።
ኮፒ አድርገውና ከዛ ወደ ኋላ ተመለስና deposit የምትለውን click አድርግ።
እሺ
deposit የሚለውን click አረግ።
አዎ ከዛ መጀ- መጀመሪያ voucher የሚለው አለ አይደለ?
አዎ voucher የሚለውን ንካው።
እሺ ከዛ enter voucher code የምትል የለችም? የሆነች box ነገር
enter voucher code የሚል የለ? የሆነ box ነገር
አዎ እሱ ጋር paste አድርገው። ኮዱን እሱ ጋር አስገባ። ሳትሳሳት አትጻፈው።
እሺ።
copy paste አድርገው።
እሺ አስገባኸው?
አዎ ስልሳ አንድ W ብሎ የሚጀምረውን ማለት ነው።
አዎ ከዛ ከታች deposit የምትል የለችም?
አለ እሱን ንካው። deposit የሚለውን ንካው።
እሺ ነካኸው?
አዎ ምን ነክቼዋለሁ።
አለ? ምን አለ? hello አቤት ምን አለ?
በቃ ሰው መልሶ መልሷል።
ወደ successful አለ?
አዎ አዎ እሺ እሺ፣ በቃ መልካም ምሽት፣ እናመሰግናለን።
እሺ መልካም